ጤና ይስጥልኝ። ሁሉ ስፖርት ሄሎ።
በ call ነበር።
okay ሁሉ ስፖርት ቴሌ ብር deposit ለማድረግ ፈልጌ ነበር። ቴሌ ብሩ ደግሞ ምን system ነው ወይስ?
አዎ system update የተደረገ ነው። ይስተካከላል፣ ይጠብቁ።
okay ሌላም የሆነ አንድ ጥያቄ ነበረኝ እሺ
ማለት high stake ነበር ግን በአምስት መቶ ብር መድቤ ሁለት ጨዋታ ነው loss ያደረገብኝ እና ግን cashback
የተራዘመ ጨዋታ አሉት ነው
እ?
የተራዘመ ጨዋታ አሉት።
አዎ አለ አንድ postpone አለ አንድ አዎ እንደሱ ከሆነ የለውም፣ ቦነስ የለም። የለውም፣ ነው
ይቆራረጣል ድምጾት
አሁን አይሰማም
እ፣ ትንሽ ይቆራረጣል። postponed ካለው ቦነስ የለውም። ሄሎ ሄሎ፣ ድምጾት በጣም ርቋል። ሄሎ